ሄሎ ሄሎ አባ
አቤት ይቅርታ ከብድር ቤት ነው የምደውልልህ
አይ የከፈትክበት ስልክ ቁጥር አንተ እጅ ነው አይደል ያለው አዎ አዎ አዎ እርግጠኛ ነህ አይደል የከፈትክበት አዎ ስልክ እንደሆነ አዎ እርግጠኛ ነኝ እርግጠኛ ነኝ አዎ በቃ እሺ አንዴ የምትልህን ማለት ነው ይሄ ልክ ስታስክ ምንድን ነው በቃ screenshot አድርግና ከን- ከቴሌግ ምንድን ነው ከቤት ቤት ስልክ ቁጥር ጋር አድርገህ ላክልኝ
እኮ ምን ላይ ላክላት ቴሌግራም ቴሌግራም ቴሌግራም እኮ የቤት ቴሌግራም ላይ አይደለ አዎ አዎ
እሺ አሸበት